ሄሎ
ሄሎ ሰላም ጤና ይስጥልን።
አቤት እግዚአብሔር ጤና ይስጥልኝ።
አለን አለን። ምን ልርዳዎት?
የዚህ ሱቅ ላይ በቀን ሁለት ብር እየበላ አሁን በቃ መላትን እንዴት አድርገን እናስቆም ብለን ነበር።
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥርን ነው የሚጫኑት እንዲቋረጥሎት ከፈለጉ።
ናይል አ
ኮከብ ዘጠኝ ሰማንያ አምስት አ፣ መሰላል አድርጌ እጭናለሁ።
አ ከዛ በኋላ ከሚመጣሎት መረጃ ስድስት ቁጥርን ነው የሚጫኑት።
እሺ እሺ እሺ እሺ